ሰላም ጤና ይስጥልኝ። ቢጂአይ ኢትዮጵያ ሳንቲ ነኝ። እባክዎት ምን ልርዳው?
draft machine ያልኩሽ እኮ እስካሁን አልመጣልኝም።
እ ተመዝግበው ነበረ? ተመዝግበዋል?
ማሽን ተበላሽቶብኝ የ draft machine።
እሺ እኮ ደውለው አስመዝግበው ነበረ?
ኧረ ትናንት ማታ ነው የተበላሸብኝ ከሰዓት በኋላ እና እንደው ይልስ ጠዋት ጀምሬ ስደውል በቃ አልመጣልኛል።
እሺ እኛ ጋር ደውለው አስመዝግበዋል ነው?
እኔ እንጃ እኔ እስካሁን አላማ ያልኩት ነገር ግን- እሺ አይ ቅድም BGI ID ዎትን ይንገሩኝ። እሺ
ምን ልንገርሽ BGI ID ID number ኦትን ያውቁታል?
አይ- ID number ሲያል አዎ ስልኮት ላይ የተላከውን እሺ